ጤና ይስጥልኝ BGI ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳዎት?
አይ በ message የሆነ ቁጥር ምናምን ID code መሰለኝ ልካችሁ ነበር እና ምን እንደሆነ ስላልገባኝ ነው።
እሺ ደንበኛችን የተላከሎት ቁጥር BGI ID ነው። የእርስዎ መለያ ቁጥር ነው። ከአሁን በኋላ ምንም አይነት ቅሬታ ሲኖሩት ከ BGI የሚፈልጉት ነገር ካለ በዚህ አጭ- አጭር ቁጥር ደውለው መጠየቅ ይችላሉ።
እሺ፣ እሺ ደንበኛችን ሌላ ምረዳዎት ነገር አለ?
ምንም እሺ ስለደወሉ እናመሰግናለን። አገልግሎቴ ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
መልካም ቀን። እሺ